አላነሳም ብሎ ቁጭ አለ።
ሄሎ ሄሎ ደወሉላት። ይቅርታ አነሳች።
አዎ አዎ አዎ እሷን ነበር እያወራሁ የገባሽው።
እያነሳችልኝ አይደለም።
Okay አይ ሀና የምትባል ሌላ እኔ እንትን የደወልኩት እየሄድን ነው አሉ ወደዛው ወደ ልጁ እየሄድን ነው ትንሽ ጠብቀን ምናምን ብለዋል።
ስለዚህ ደውሉለት ስልክ ቦትና አ- እንዳይሄድ አ- ይባሉ እሺ እሺ ልስጥሮት ያዙ
Okay ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት ዘጠና ትንሽ ቆሞ ስለቆየ ሊሄድ ይችላል እና ቶሎ ትደውልለትና ይገናኙ።
Check- እሺ check ላድርገው። እሺ።
እሺ።